Yaklaşımı bireysellikler odasında bulundu. እኔ ኢትዮጵያ ዋኮም ልርዶት
እንትን ማሽን ተበላሽ ሰጡኝ። አሁን ሶስተኛ ነው ማዝነው እና ቅዳሜ የጠፋ ነው መብራት እና በረዶ ለቆ
አስመዝግበው ነበረ።
አዎ አስመዝግቤ ነበር። ይመጣል ብላኝ ነበረ።
ዛሬ ነበር ያስመዘገቡት።
አዎ፣
እሺ፣ ያስመዘገቡበትን ስልክ ቁጥር ይነግሩኛል ደንበኛቸው?
ይኸው ይኸው አ- አ- ማወራት ያለው አሁን በደወሉበት አዎ
መስመር ላይ ይጠብቁኝ፣
እ?
መስመር ላይ ይጠብቁኝ ልፈልግልዎት። ዙፋን ኪዳነ ነው አይደለም?
አዎ
አዎ ደንበኛችን እ፣ ቅሬታውን ተመዝግቦ ወደሚመለከተው አካል ተላልፏል።
እሱማ ተላለፈ እና አይመጣም እንዴ technician ኡ አይመጣም። አ- ሌላ ጊዜ እኮ ጠዋ- አሁን ስትደውይ ወዲያው ነው የሚደርስ የነበረ። እኛ አሁን ቅድም ከምሳ ሰዓት በፊት ነው የደወልነው።
አሁንም ከትንሽ ደቂቃ በፊት update ተደርጎ ወደሚመለከተው አካል ተላልፏል። ምናልባት የትራፊክ መጨናነቅም ሊሆን ስለሚችል እባክዎ በተከታታይ ተገናኛችን መስመር ላይ ያሉ
አዎ አለኝ ተለው ብላችሁ ላኩልኝ።
እሺ፣ እኛ አስተላልፈነዋል ወደሚመለከታቸው አካል። ሌላ ረዶት ነገር አለ?